okay እየሰራ ነው?
ሄሎ ሄሎ ይሰማል?
ይሰማል?
አዎ ይሰማል።
አዎ። ስለዚህ incoming call ኡ እየሰራ ነው። ስለዚህ የ outgoing call ኡን እንትን እልልሃለሁ credit እንዲሰጡት የ credit department ኡን እንትን እለዋለሁ አናግረዋለሁ። የ incoming call ኡ ግን ያው በዚህ መሰረት ነው የምታደርጉት። ስለዚህ በእንትኑ ቀጠል እንዝለውን በቃ እሺ